ሄሎ ጤና ይስጥልኝ እንዴት ናችሁ?
እንዴት አደርሽ? ሬዲዮት ነሽ?
ሰላም ነው?
እግዚአብሔር ይመስገን። ደህና ነሽ?
ሄሎ ወይ ደህና አደርሽ? እንዴት ነሽ?
እግዚአብሔር ይመስገን እንዴት ነው ወንድሜ?
አለሁልሽ። ኤፍሬም ሶዶ አረካ ነኝ። ብሩክ
እሺ ስፖርት አላውጣለን ምንድን ነው ችግሩ?
ምኑ ነው አላወጣ አላወጣ ያለ ትኬት አወጣ ጌቱን
አወጣ ፕሪንተሩ ላይ ችግር አለ?
ምንም ፕሪንተሩ ላይ ችግር የለም። አዝም
ኦኬ እዛ አጥፍተህ ድጋሚ ሞክረዋል አብርተክ ምናምን?
አ- ድጋሜ ይሞ- ይሞክር ልንገረው።
አዎ እ- እስቲ አጥፍ ያጥፋውና ድጋሚ አብረውና እሺ።
እንትን አይ፣ ማይል ከሆነ ሰሞኑ የ- መልሶ- የሁሉም ቤት ቴክስም ሁሉም ቆሞ ነበር። ትላንት ነው ትላንት ወዲያ። ከዛ በኋላ ተስተካክሏል እ?
ሌላ ወይ ሰሞኑ ቆሞ ነበር እኮ ቤስት ቤትም እ፣ ቴክስም ሁሉም ቀመር እሺ
ቆሞ ነበር እያስቸገረ እና አዎ ትላንት- አዎ አሁን ግን ስለተስተካከለ እስቲ ቼክ አድርገውና እምቢ የሚል ከሆነ አጥፎት ቼክ ያድርገው ከዛ ይደውልልን እሺ እደውልልሻለሁ።
እሺ እሺ እሺ